ምንድን ነው ጤና ይስጥልን። ምን ልርዳው?
ስለመኪና information ለማ እሺ፣ ምን አይነት ዲዛይን
ዲዛይን የለጠፈ ነው ያለጠፈ?
አይ ያለጠፈ ሶስት ነጥብ ሶስት ሁለት ሺህ ሁለት በባንክ ከሆነ ነጥብ ሶስት አ፣ በባንክ ከሆነ cash ከሆነ ሶስት ነጥብ ሁለት
በባንክ ሲሆን እንዴት ነው የማደርገው?
ሶስት ነጥብ ሶስት ንግድ ፍቃድ እንፈልጋለን። TIN number እንፈልጋለን።
እሺ መለያ TIN number እንፈልግ ያገባ ያላገባ እንፈልጋለን።
ባንክ እናንተ ናችሁ የምታመቻቹት?
አዎ እስከ አንድ ነጥብ
እኔ ስንት ነው የሚጠበቀው?
እኮ አንድ ሚሊዮን እናያይዘለታለን። ቀሪውን ይከፍላሉ። ሁለት ሚሊዮን ሁለት መቶውን ይከፍላሉ። ሁለት ሚሊዮን ከኔ ከራሴ ሁለት ሚሊዮን ሁለቱን ሁለት ሚሊዮን ሶስት መቶ አዎ አሪፍ ንግድ ፍቃድ ከዋሉት እስከ አንድ ነጥብ ሁለት እናወጣሉታለን።
okay እኔ አንድ ሚሊዮን ነው እጄ ላይ ያለው።
እ፣ እንደዛ ዲዛየር አለ። ዜሮ ዜሮ አያገኙም።
የለጠፈ ሲሆን የለጠፈ ሀያ ዘጠኝ አለን አንድ ሚሊዮን ይወጣሉታል። አንድ ነጥብ ዘጠኝ cash ነው የሚከፍሉት ዲዛየር
ከራሴ አንድ ነጥብ ዘጠኝ አዎ ድርድር ይኖረናል የተወሰነ